ሄሎ ሄሎ
ሄሎ ሄሎ፣
ቤቲ እንዴት ነሽ?
እግዚአብሔር ይመስገን።
ከቤት ቤት ነው የምደውልልሽ።
እሺ agent ኡ የት ነው?
እ agent የ- የት አካባቢ ነው?
አዳማ አስራ ሁለት እ፣ አዳማ አስራ ሁለት
ምን ነበር?
በእውነት እሺ ቆይ ሄሎ
ሄሎ ኤጀንት ናችሁ ወይስ የኛ ሾፕ ነው? hello ማን ልበል?
ቤቲ ከቤት ቤት ነው የምደውልልሽ።
እሺ ወደ ምን ምን ነበር?
የኛ shop ነው ወይስ የ agent ነው?
አይ agent ነው።
agent ናችሁ አይደለ? እሺ አዎ።
customer ደውሎ complain አቅርቦ ነበረ።
ምን አለ?
አንድ ሺህ ብር በ voucher አውጥቼ ብር የለም እያለችኝ ነበር አለ።
እ አረሽ አግኝተሽው?
ብዬዋለሁ እ አግኝተሽው ነበር?
አዎ ደውሎልኝ እሺ ብዬው ነበር።
ብር የላችሁም ነው?
አይ ብራ ለምንሳን ደወለልኝና እሺ ና አልኩት። አሁን መንገድ ልሄድ ነው አለኝ።
okay በቃ እኔ መንገድ ግን ልትሄድ ብር ከሆነ ያለኝ እሺ
መንገድ ልትሄድ ከሆነ account ምናምን ነገረኝና እኔ ላስገባለት አልኩት።
okay ከዛ እሺ ብሎ ነው የሄደው።
እዚህ ግን ሁለቴ ነው ሶስቴ ደወለ እንትን ብሎን ኧረ ስልኩ ዝም በይ።
ልስጥሽና contact ታደርጊዋለሽ ወይ?
ኧረ አለኝ ሰጥቶኛል፣ ሰጥቶኛል።
እሺ ቤት ይበቃናል።
ደውልለታለሁ።
እሺ እሺ እሺ፣ ዋሩ ዋሩ።
መልካም ምሽት።
እሺ